ሄሎ ሄሎ ሮቤራ ላይ ነው። ሰላም ነው ወይ ተስፍሽ፣ እንዴት ነህ?
ሰላም ነው አይደለ?
አለን አለን። እንዴት ነው አለን አለን። እኛ እኮ ብርማ ማስገባት አንችልም እኮ ሮቤራ።
አ ምን ቴሌግራም እየገቡ እኮ አለ ማይክ የምታናግሯቸው ከሆነ ብዬ ነው text እያላኩላቸው ያለሁት።
አይ እኛ እኛ ማስገባት የምንችለው ነገር እኛ እናገኛችሁ ነው። normally ያው ቢሮ የሉም። እኛም ካወራናችሁ ቴሌግራም ላይ ስለሆነ ለውጥ የለውም። ቴሌግራም ላይ ጻፍላቸው ነው። እስቲ ደውልበት በቴሌግራሙ ላይ probably እ ይደውላል ይደውላል ቴሌግራሙ
ቴሌግራም ይደውላል፣ ግን ያው እነሱ ኦንላይን ካልሆኑ ደውሉበት።
ኦንላይን ካልሆኑ እንትን ይላሉ።
እስቲ ምናልባት አዎ፣ ስልካቸው ላይ ያላችሁ ሰዎች ምናምን ካሉ ሊጠራላችሁ ይችላል። እና ኦንላይን ደውላችሁ ዝም ብለህ እዚሁ ቴሌግራም እሺ እሺ እሺ ተስፍሽ